ዛሬ ሄድላቸውም አይደል?
ይሄ assign እኮ በዝቷል ብያለሁ። በቃ
ሄሎ ሄሎ፣
አቤት።
ከቢሮ ነበር የምደውል። ወደ አያት አንተን አይደል assign የተደረገው?
አ okay። እ፣ ኮከብ የምትባል customer እየደወለች ነበረ በጣም በተደጋጋሚ።
ማን የምትባል ኮከብ
ሰጥተናል እኮ ወደዛ።
ሰጥተናል አ ራሳችኋል አያት
አይ ገና አሁን እየሰጠን ነው፣ ግን እዛ አካባቢ እንዳለ ሰጥተናል። አሁን ያለ ነው ብርሃኑ አካባቢ ነው ድንችና አቮካዶ ነው order ዋ ግን
እኮ። እስኪ ቆይ ምን ምን አውቀሃታል?
ይባላል?
በ PDF ነው ከ PDF ነው የተሰጠው።
እኮ እስኪ ልጠይቃት ልጠይቀው። ልጁ ቃል ያስገባቷል አብሮኝ የሚሰራውን ይደውልልኝ።
አይ እስኪ check አርግ በእናትህ እና መልሼ ልደውልልህ።
አ እሺ ቼክ አርግ እሺ።
እሺ